Abdi.
Hello?
ሄሎ ወይ ይሀፍያሉን ያሉ ማለት ነው። እየደውለው እያናገሯቸው ነው እነሱ። እሺ
እሺ፣ እሺ።
እነሱ ሱልጣን፣ ደውለውላ
እ፣ እ?
ደ- እ፣ ኦልሬዲ ደርሻለሁኝ። እሺ፣ አሁን አ፣ ምን አልከኝ አብዲ?
እዛ ነኝ። መሲ አንዴ ቆይ።
እ?
እሺ፣ ሱል- እሺ። እ፣ መሲ አይ customer ኡን እያናገርኩት ነበረ፣ ለዛ ነው።
እሺ እንትን የዛኛውን ነው ያልኩህ፣ እ፣ ፋ- salad የቀረባቸውን አ የእነሱ ድጋሚ ታዘዘ።
አልደወሉልንም፣ እያዋሯቸው ነው ከዚህ። እሺ ለማንኛውም ልንገርህ ብዬ ነው እሺ፣ እሺ፣ እሺ፣ እና የቀረ ነገር ካለ ደውለህ እኔ ለወጣ ስለሆነ ደውለህ እንድጠይቅ ነው። እሺ እሺ፣ እሺ፣ የሀፍ ሳላዱን ብቻ ማለት ነው።
እሺ፣ እሺ።
እሺ